hello ኢንቨስት ቤት ቤቴ ነው የምልዳው
withdraw አንድ ሺ አምስት መቶ ብር ማታ አድርገን አልገባም ነበር።
በዚህ ስልክ ነው።
አዎ በዚህ ስልክ።
እሺ አንዴ ጠብቀኝ። እሺ check ላድርግ።
እሺ እሺ
አንድ ሺህ አምስት መቶ ነው ያልከኝ አይደል?
አዎ አንድ ሺ አምስት መቶ ወደ ዜሮ ዘጠኝ አስራ ሁለት ዜሮ ስምንት ሀያ ስምንት ሰላሳ ሁለት አዎ አዎ እሺ confirm አድርጌልሃለሁ። ልክ እንደ withdraw ስታደርግና confirm ካለህ ለእኛ ደውልልን። እሺ ከእኛ confirm መደረግ ስላለበት እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ ላንቺ